ሄሎ ጤና ይስጥልን ቤት ቤት እንትን ምናምን ትናንትና ትናንት ማታ ቤት ስሚት አምስት ሺህ ብር ድባስ ድሮ አድርግና እሺ አልድረስ አካውንት እንትን መሰለህ ሊሚት ሊሚት ድረስ
ዊዝድሮ ነው ዲፖዚት ውድድሮ ውድድሮ እሺ በዚህ በደወልክበት ቁጥር አይ ስርታ ሀያ ስምንት
እሺ አንድ ጊዜ ጠብቀኝ መስመር ላይ እሺ እሺ እሺ እሺ እሺ
ዜሮ ዘጠኝ ሀያ ስምንት እሺ ሀያ ስምንት አስራ አስራ አንድ እሺ ዘጠና ዘጠኝ ስንት ዘጠና ዘጠኝ ዘጠና ዘጠኝ አዎ ሰማንያ ሶስት መጨረሻ
አምስት ሺህ ብር withdraw አድርገህ አዎ ሁለት ሺህ ሁለት ጊዜ አደረገህ ታውቃለህ እሺ ወደ ቤት ወ- አ- ብቻ በምንድን ነው ወደ ንግድ ባንክ ወይስ ወደ ቴሌብር?
ወል ቴሌብር ቴሌብር እሺ check ላድርግልህ። ትንሽ ደቂቃ ጠብቀኝ።
እሺ እሺ እሺ
ሁለት ጊዜ አምስት ሺህ አይደለ?
አ ዜሮ ዘጠኝ ሀያ ስምንት
ሀያ ስምንት አስራ አንድ ዘጠና ዘጠኝ ሰማንያ ሶስት እሺ አንዱ ገብቷል አይደል?
አ- አንድ አንድ ማገብቻል አዎ እሺ ይህንም confirm አድርጌያለሁ። ትንሽ ቆይተው check ያድርጉት። እሺ ይገባል።
እሺ እሺ እሺ እሺ ስለደወሉ እናመሰግናለን። መልካም ቀን።
በጣም ምስክር አይ አይ እሺ